የራሱ ሲቪል ሄሎ፣ ጤና ይስጥልኝ።
ኢትዮጵያ ነበር እንደብለው ኦኬ፣ እሺ፣
ቅድም ደውለው ነበረ የማሽኑ ፔጅ መቀየር አለበት።
አዎ፣ አዎ።
አዎ፣ ማሽኑ የእሱ ነው ወይስ የቢጫ ነው? ደመናቸው ምን አልሽኝ?
ምናምን ይቅርታ፣
ምን አልሽኝ? ምን አልሽኝ?
የእሱ- ማሽኑ የድራፍት ማሽኑ የእሱ ነው ወይስ የቢጫ ነው?
አይደለም እናንተ ጋር አስገብቼ ነበር ማመልከቻ። ገና ይቆይብሃል ተብያለሁ። ወይም በከራይ እንትን ብዬ ነበር።
እሺ ደንበኞቹ፣ ስለዚህ ለዛ ነው እ፣ ግዙ የተባሉትን ማቴሪያል ከገዙ በኋላ የሜንቴናንስ ክፍሎች መሰጠቅምሎታል።
ኦኬ ማለት ከእናንተም እሺ ማገኝበት አድቫንቴጅ የለኝም። በዚሁ ነው የምቀጥለው ማለት ነው። እንትንስ ማሽን
የማሽን ጥያቄ አቅርቦ ነበረ፣ ደውላ አዎ አስመዝግቦ ነበረ።
አዎ። አይ እንትን እንልሃለን እንጠይቅልሃለን ያሉኝ የመስመር ኃላፊዎች እንጂ እንትን ያሉ- ያሉልኝ አይመስለኝም።
አሁን ካልተመዘገበለት እኔ አሁን መዘገብበታለሁ። የማሽን ጥያቄዎችንም እናንተ መዘገብበታለሁ። ይሄ አ።
የ- የማሽን የጥገናውን ያረጉ ሜቹ መቄራል ከተባሉ የግል ማሽን ስለሆነ አ።
እስካሁን ያው ክርሶ ነው የሚገዛው። መግዛት ያለ ክርሶ ነው። ስለዚህ ይዙና እኔ ደግሞ መዘገብበታለሁ። ያው በጣም እነዚህ እንዲገዙ ስለነገር ቦታ መቶ እንዲጠቅምበት ማለት ነው።
እ እ ለዛ ነው።
ሄሎ
መስመር ላይ ነው አሉት።
አለው። ድምፅሽ ግን በደንብ አይሰማም። ጫጫታ ነገር አለ።
ደንበኛችን ይሰማል።
ምን ድምፅ ትንሽ ጫጫታ አለ። በደንብ አልሰማሁሽም ያልሽ
ማሽኑ የእርሱ ስለሆነ እቃ የሚገዙት ያው በእርሱ ነው።
OK ከራሳችን እሺ። ከእናንተ የምናገኝበትን እንትን አታመቻችንም? ከእናንተ ማግኘት የምንችልበትን hello hello የድራፍት ማሽን ጥያቄዎች አሁኑ መዝግቢያ ያስተላለፍ
OK ታስተላልፊልኛለሽ? መልካም እሺ። ለዛ መጠበቅ ነው የሚኖርብኝ ማለት ነው አይደል?
ሌላ የምረዳውት ነገር አለ አልሽኝ? hello ሌላ የምረዳውት ነገር አለ ደንበኛ አይ no no በቃ hello ስላሉት መሰብ